ነው ችግሩ።
ምን እንደሆነ ምንም ልገባኝ አልቻለም። ቁርጥ ቁርጥ በቃ ሳለም ተደዋውለን እንሄዳለን። እንኳን ቅዳሜ ቀን ሆነላችሁ ለእናንተ እም፣ በቃ እንኳን ቅዳሜ ይሆነልኝ። አዎ እንኳን ቅዳሜ ይሆነልኝ።
እነ ሳሚ አይመጡም።
እ? የሚመጡ ሳሚ- ይመስለኛል።
እስኪ እንደው እንዴት ያሳዝናሉ። አለቁና አረፉ። ተገላገሉ። እሳቸውስ ተገላገሉ።
እ፣ በጣም አስቸጋሪ ነው ከሚገባ ያሳዝናል። ማን ነግሯቸው ነው? እነ ክቡ ሰምተው ነው የሚሆነ እነ መቼም ክቡ ሴጣን ሰምተው።
እኛ ጋር ደውል እ?
የተረገመች ልጃቸው ክቡ ነች የነገረችኝ አለ እኮ።
እኮ ነ- እሷ አትደውልልንም ለእኛ ምን አዎ፣ ወጣት ነው?
ክቡ ነች የደወለችልኝ አለች። የነገረችኝ አለ ታሪኩ።
አ፣ በቃ እንግዲህ እንትን ይበሉና ዝም ብለን ምረት ነዳጅ ሞልቼ ይዘን ይዘናት እንሂድ።
ለምን ሙች አረ ለምን እውነት እንዴ አረ ለምን ትራንስፖርታችንን ይዘን ከቃሊቲ ይዘን እንሄዳለን።
ሙች አዎ ለምን ነዳጅ አመጣሽ ታለ እውነት ልጅቷንም አታንከራቻት። አዎ በቃ እሺ፣ እንሄዳለን፣ በትራንስፖርት እንሄዳለን። በቃ እሺ